ወዬ. ወዬ ወዬ ቁጥሩን ልንገርህ?
አዎ ሌላ የምታገኝበት customer ኧረ እባክህ ው!
ማርያምን በስመ አብ ደስ ይላል።
እሺ ዜሮ ዘጠኝ ሰማንያ እሺ ሰማንያ ሰማንያ ያልክ ስልሳ አራት ስልሳ አራት አስራ ሰባት አስራ ሰባት ሰማንያ ዘጠኝ
እባክሽ ይሄ ስልኩ የአንቺ ነው።
አይደለም ደውልላ እሺ እስቲ my እስቲ my አምጣልኝ።
my ከአቤል ቻው ቻው ደውል እሺ።
ቻው እሺ